ሄሎ ጤና ሰሙልኝ። ደህና ዋልክ?
እ እንዴት ዋልክ?
ሰላም ሰላም ደህና ዋልክ? ራች አለን።
ቴራዚያን የሚባል ሰው አ- እንትን እግድ ጠይቆናል እንዴ? እግድ ተጠይቋል እንዴ? ራች ቴራዚያን የሚባል ሰው ማን ማን እግድ ጠይቋል እንዴ? በቀደም የተመራልህ በሀያ ሶስት ዜሮ ዜሮ አምስት አስራ ስድስት ማን የሚባል ራች ራች
ራጅ አል- አልተመራልንም።
ኧረ ተ- እሱማ ተመርቶላችኋል ተቀብላችኋል።
ራጅ የሚል ራች ቴራዚያን
በፍጹም እንዴ ማን የፈረመው መሰለህ? ፍጹም
በቃ እሱ መሰለኝ ከሆነ ፍጹም ነው የሚለው ይታይታል።
መሰለኝ እ ለእኔ አልሰጠኝም እሱ። እኔ እኮ እያንዳንዳቸውን ጉዳዮች አውቃለሁ።
ተቀበል ብለው ነው አንተ እሱ የተቀበለው?
እኔ አላውቅም እሱን፣ ግን እኔ ቢቀበልም ችግር የለውም። ግን እኔ ጋር አልደረሰም።
እሺ